Hello Hello ክብሬት ሰላም አበበ፣ ሰላም ነው ሰላም ነው አለን አለን።
አለን። እስከ ዳር ነኝ ከቤት ነው የምደውልልህ እና እሺ እሺ፣ ዋትሳፕ ላይ ያወራኸኝ ነበረ።
አዎ አዎ ለ- እንትን ዊ- ቁጥሩን አግኝቼዋለሁ እና እሺ ለመሰላ አንዱ አስር ሺህ ብር ያልገባለት በ voucher ስለሆነ ነው። እሺ
Okay። በ voucher ስለሆነ ነው አዎ በ voucher ስለሆነ ነው። ወደ account ኡ ከሚመልሰው ሱቅ እንዲያወጣ ዘርፍ ንገረው፣ ነው 10 ሺህ ብር የጓ- የ- ስለሆነ።
የ- እኔ ጋር የሚሰራ ልጅ ነው።
አዎ ግራ ገብቶት ነው እኔ ጻፍኩላችሁ።
አይ አይ፣ በውቸር አላለኝም ደግሞ በውቸር አላለም ደግሞ እንትን ነው ያለ ቻፓ ብሎኝ ነው።
አዎ ሌሎቹን በቻፓ ስላደረገ maybe በዝ- ለዛ በቃ መስሎት ችግር ነው የለውም።
ለዛ እንደዛ ነው ከሆነ እኔ ለብቻው እሰጠዋለሁ። እኔ ያልገባለት።
ከ- ከ shop እሰጠዋለሁ እኔ በቃ ችግር በቃ የለውም።
እሺ እንደዛ አበበ፣ እሺ፣ እሺ ላሳብብ ብዬ አመሰግናለሁ።
ነው።
እሺ እሺ እኛም እሺ፣ እናመሰግናለን።
ትክክል። እሺ እሺ መልካም ቀን።
እሺ